ጤና ይስጥልኝ። ስፖርት ነው ባኮ የምንወደው።
አብሮ ስትልኝ እኔ በሁሉ ስፖርት የተወሰነ ገንዘብ ነበረ እና ያ ገንዘብ ውዝድሮ ሳደርግ ገንዘቡ ወደዚህም አልገባም ከዛ ምን እንደሆነም ጠፍቶብኛል።
ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
እስኪ ከነ ስልክ ቁጥሩ ልላክላችሁ።
አይደለም ከዝውውር ታሪክ ላይ አሁን አልገባልኝም ያሉትን transaction ፎቶ ያነሱና በቴሌግራም ይልካሉ።
እሺ በቃ ቁጥር የያዘኛ ነው ቴሌግራም
እሺ ዜሮ ዘጠኝ ሰባ ስምንት
እሺ ዜሮ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ዘጠኝ ዜሮ ስድስት
እሺ ዜሮ ስድስት በዚህ ላይ እንግዲህ ያግዳሉ።
ይላኩ አዎ እዚህ ላይ
እሺ